ሄሎ ሄሎ ወይ ወይ ሰላም ነው ንብረት ረድኤት ነኝ ከቤት ቤት ወይ እንዴት ነሽ?
ሰላም ነው አለን እግዚአብሔር ይመስገን። እንዴት ነሽ?
አለን AnyDesk ገብቼ ነበረ ግን አንተ የላክልኝ password አለ አይደለ አዎ አዎ።
እሱን ሳስገባው invalid user or password ይለኛል እናንተ ጋር እኛ ከላክንላችሁ በኋላ current password new password ተቀይሮ የለ እሱኛውን እሺ።
new password የሚለውን አታስታውሱትም new password የተቀየረው new password ቀይር ያለው እንዴ? በስንት ይሄኛው ስንት ነበር የሚለው?
ይሄኛው አሁን የላክልኝ password ኡ አምስት አንድ ሁለት ሶስት ምናምን የሚለው ነው
እም፣ okay አምስት አንድ ሁለት አቦ እኔ እንጃ በእናትሽ reset ማድረግ ይቻላል?
reset ማድረግ ይቻላል አድርግልህ reset አዎ reset አድርጊውና ከዛ ላኪልኝ እሺ።
እሺ እንትን ልላክልህ እ፣ እንትን እንትኑ አይጠፋም አይደለ?
ምኑ እ፣ እንትኔ አይጠፋም።
ምን?
እቺ፣ አይ አይጠፋም።
እ፣ ሪፖርቴ ማለት ነው።
አይጠፋም እሱ አይጠፋም በቃ እንደዛ ከሆነ reset አድርጊውና ከዛ ላኪልኝ።
እሺ እንትን ላድርግ ይላክልህ reset ላድርገውና እኔ AnyDesk ውስጥ አለ- አላስገባው አንተ እዛው ቁጭ አዎ።
ብለህ ቀይረውና password ኡን save እያደረግከው ሂድ የአምስቱንም okay፣ cash እኔ- ማስገባው ወይስ ሙሉውን እ- ላስገባውና እንትን ልበል አስገቢውም ለምን እኔ ስለሌለው ነው። እዛ ስራ ነኝ በቃ ስራ እሺ ስለሆንኩኝ እንትን እሺ።
በይውና ላኪልኝ። ከዛ እንትን ትበል።
በቃ እሺ እሺ እሺ እማዬ፣ እሺ፣ thank you።
እሺ